ሄላ ወይ ታስልኝ ሄላ ወይ ተስፍሽ ይኖራል
ተስፍሽ የለም። ልክ ያለክ
ማን?
ትደውልልኛለህ።
ኦኬ ምን ነበር ወይ ጉዳይን ትነግረኛለህ?
ያ ጌሙ ራን እያደረገልኝ አይደለም።
ምን ኬኖ ነው?
ያ keno ና spin ነበር በቃ እሺ፣ ሞ- እኔ ዲስኩን ላክልህና ሲመጡ እንዲገቡ እናደርጋለን።
ነው
መልካም ቀን